ሄሎ ጤና ይስጥልኝ ቻፓ።
በቃ ስልኩ ይዘት ሂደዋልና ትንሽ ልጅ አለ በሱ እንትን በቃል ያላቃትም
በቃ ሲ- ሲችሉ ይደውሉና ይንገሩን። እሺ እሺ ከዛ ደግሞ አሁን እንትን አለኝ error እያለኝ ነው ቴለ እንትኑ ለ support ሊገባ ብዬ
እነሱ ጋር contact ያርጓቸው። ክፍያን በተመለከተ ብቻ ነው እኛ ጋር የሚደውሉት።
እ?
ክፍያን በተመለከተ ብቻ ነው ቻፓ ጋር የሚደውሉት። ሌሎች ነገሮች ካሉ ሁሉ support ን contact ያርጉ። እሺ እሺ እሺ
መልካም ቀን።